ይስጥልኝ ኤክስፕሬስ ሰላም ነኝ። የባኮም ልርዶ
ሰላም የሆነ ብር ነበረ አሪፍ ፔይ ወደ ሁሉ ስፖርት የምልከው ቴሌ ብር ቀንሶ ወደ ሁሉ ስፖርት አላከልኝ check ታደርግልኝ በዚህ ቁጥር
እሺ ደመያችን ከቴሌብር ወደ ሁሉ ስፖርት ነበር የላኩት አዎ ከእኔ ከዚህኛው ቁጥር ቴሌ ብር ወደ ሁሉ ስፖርት ነበር የላኩት ከቴሌብሩ ተቀንሷል ተቀንሷል አዎ
ስሞት መልበል ስጦታው ጳውሎስ
በስልክ ቁጥር ነው አይደለ ቴሌብር ነው ያለኝ አዎ አዎ በዚህ ቁጥር መቼ ነበረ የላኩት
አሁን ወደ ወደ አምስት ሰዓት ገደማ አምስት ሰዓት አካባቢ
ዛሬ አምስት ሰዓት ላይ
አሀ
እሺ ደንበኛችን እንዳስተላለፈው የሚያሳይ መልእክት አለ አይደለ ቴሌ ብር ላይ ቴሌ ብር ላይ message ነበረ ለልቼዋለሁ ግን አሀ delete ኩት super app ኡ ላይ ደግሞ ማግኘት transaction ይችላል።
አላሳያለኝ። አዎ
ቴሌ ብር app ላይ ያሳየሁትም transaction አዎ፣ super app ኡን ነበር የተጠቀምኩት። transaction ላይ የቆየው ነው ያለውና message መጥቶ ነበረ አይቼው delete ኩት በስለ ስልኬ ላይ ስለበዛ
እሺ አንዴ መስመር ላይ ይጠብቁኝ
እሺ።
ደንበኛችን ያለ screenshot ኡ እኛ ልንረዳው ስለማንችል ወይም transaction history ዎት ላይ ገብተው ለመፈለግ ይሞክሩ። ካልሆነ ቴሌብርን አናግረው notification እንዲላክሎት ያደርገው። በድጋሚ በቃ ችግ- እሺ፣ እሺ፣ ችግር የለም። እሺ፣ እሱን አድርገው ይላኩልን።
እሺ፣ እሺ፣ እሺ፣ እደውላለሁ መልሼ።
እሺ ደንበኛ